አለው ሄሎ ሰላም
ሰላም ማሽን service ሰጠን ነበረ አልተደወለልንም። በዜሮ ዘጠኝ አስራ አንድ ዜሮ ሁለት ሀምሳ ሶስት ሀያ ዘጠኝ እሺ የ- የማሽን ቁጥር ትነግረኛለህ
የማሽን ቁጥር እኔ አሁን በቅርብ አላስኩትም። አድራሻው መ- ባዩሽ መስፍን ነው የሚለው እሺ TIN number ህን ንገረኛ ሁለት ዜሮ ያ- ሁለት ዜሮ?
በምን እድሳት ነው ያስገባሁት ነው ያልከኝ አዎ ሰርቪስ አዎ ሰርቪስ አዎ እሺ
ሁለት ዜሮ ሁለት ዜሮ
ስልሳ ሁለት
እሺ ሀምሳ ስምንት ሀምሳ ስምንት ዘጠና ዘጠና ሰላሳ ስምንት ሰላሳ ስምንት አንዴ ልድገምልህ ሁለት ዜሮ እ ስልሳ ሁለት እ ሀምሳ ስምንት ዘጠና ሰላሳ ስምንት አዎ አዎ እሺ በቃ እደውልልሃለሁ እድሳት ነው አይደል ያልከኝ አዎ አዎ በቃ check አድርጌ አሁን አሳውቅሃለሁ እሺ